ለስልኝ አርሲ ሰላም ነኝ። ባኮም ደስ ነው።
ትናንትና ማታ እንትን ወደ ሁሉ ስፖርት ብር ትራንስፈር አድርጌ ነበረ።
እሺ
ግን ፔንዲንግ ይዞ ፔንዲንግ ብሎ ይዞታል።
የጋራ ብሎ አሳውቆ ነበር ለመያችሁ ማታ ለእናንተ አዎ አሳውቄ ነበር። እስካሁን ያው ስክሪንሻት ላክልኝ አለችኝ። ስልኬ ደግሞ ስክሪንሻት ማንሳት ስለማይችል በተን ስልክ ስለሆነ ያዝኩት ኮምፒውተር ላይ ነበር ምድ እየተጠቀምኩ የነበረው ማንሳት አልቻልኩ።
እሺ ደንበኛችን ያው ያለ screenshot ኡ ልናይሎት ስለማንችል ነው። በሌላ ሰው ስልክ አድርገው ሊልኩልን አይችሉም።
ቴሌብር በሌላ ስልክ አይገባም።
አይ መልእክቱን ነው ምን አለኝ
ከቴሌ ብር ነው የቀነሰው።
ገብቶኛል። ደንበኛችን መልእክቱን በሌላ ስልክ ፎቶ እንደ message ነው የሚደርሰው። በ button ስልክ
አዎ ፎቶ አንስተውም ቢሆን ይላኩልን ያለሱ መስራት ማየት ስለማንችል ደንበኛችን